አስቀሎት ሄሎ
የቆዳ ክሊኒክ
አሎ
ራንክ የቆዳ ክሊኒክ
እ ሄሎ ራንክ የቆዳ ክሊኒክ እ ሄሎ ራንክ የቆዳ ክሊኒክ አይሰማም?
አይሰማም። ሰላሙ እግዚአብሔር ይመስገን። ራንክ የቆዳ ክሊኒክ።
እሺ እሺ
እሺ ምን ልታዘዝ?
እ አሎ አይሰማም ብዙ ይሰማል ይሰማል።